ይስጥልኝ ሪፖርተር አባት ሄሎ ይኸውልህ እንትን እኮ እንትን ላይ ቴሌግራም ላይ ያልሽኝ የለም ጥያቄ ምልክት ያልሽኝ አስታውት እና ብሩ እኮ ይኸውልሽ እንትን ዲፖት እኮ ገብቶልኛል።
ለቴሌግራም ብሩ እኮ ቁጥራቸው ነው ገብቷል።
የያዙ እሺ ንገሪኝ የቴሌግራም ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ በዚህ በሱ ልላከው አዎ እሺ ኧረ ንገሪኝ ይቅርታ በእናትሽ ዜሮ ሰላሳ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ እናመሰግናለን እሺ